ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ እንርዳው።
ስኬት ነበረነት እሺ ንገረኝ cashier code ን
አስር አስር ስልሳ ስድስት ስልሳ ስድስት አርባ አንድ አርባ አንድ አስራ አንድ
እሺ ሄሎ
እናት ሁለት መቶ ሰማንያ ብር ቦነስ አለው። እሺ እሺ፣ ሌላ አለክ?
የለኝም።
እሺ ስለደወልክ እናመሰግናለን። መልካም ቀን